ዩቲዩብ ነው። ሄሎ
ሄሎ ጤና ይስጥልኝ። ዶንኪ ቲዩብ ላይ ነው የደወሉት?
እሺ ድንቅ ልጆች ላይ መሳተፍ ፈልጌ ነበር።
ስንት አመትሽ ነው?
አረ ነው ለመታደም ነው።
እህ አሁን እንደዚህ አይነት ምዝገባ እየመዘገብን አይደለም። በምንመዘግብ ጊዜ እናሳውቃለን።
okay ኮሜዲያ ኮሜዲ ውስጥ ላይ
እኮ ምንም አይነት ይሄ የመታደም ምዝገባዎች ላይ አይደለንም። አሁን እንደዛ አይነት ምዝገባ ስንጀምር እኛ ማስታወቂያ እንሰራለን። ተመዝገቡ ብለን እናሳውቃለን።
okay ዩቲዩብ ውስጥ ዩቲዩብም አልጀመረማ።
አዎ
እሺ አመሰግናለሁ።
እሺ፣ እኛም እናመሰግናለን። መልካም ቀን